ጤና ይስጥልኝ። ሁሉ ስፖርት እባክዎ የምንወደው
system ነበር ከእናንተ ለመውሰድ ነበር። እንዴት ነው system እንትን የምትሉት የምትሰጡት?
agent ለመሆን ነው።
አዎ አዎ እሺ፣ አንዴ መስመር ላይ ጠብቁኝ ስልክ ቁጥር ይያዙ ልንገረው።
ቁጥር አዎ ስልክ ቁጥር ዜሮ ዘጠኝ ሀያ አንድ ሀያ አንድ ዜሮ ዘጠኝ ሀያ አንድ ሰባ ስምንት ሰባ ስምንት አርባ ዘጠኝ ሀያ ሁለት
ማን ብለን ደውል?
ጸጋዬ።
እሺ እሺ መልካም ቀን።